ይስጥልን። እንዴት ዋልክ? አለን ይመስገን። ከዊፕላስ ሶሉሽን ነበር የደወልኩልን። ከዊፕላስ ሶሉሽን ባለፈው አውርተን register እንድታደርጉ link ልከንልህ ነበር። በዚህ ስልክ register አርግ
ቴሌግራም ላይ ልከሽ ሆነ በ normal ስልክ ቁጥር ተልኳል። ቴሌግራም ላይ ነው የምትፈልገው?
ይሁን ከተላከ እንትን እለዋለሁ።
normal ስልክ ላይ ትናንት ተልኮ ነበር። እንደ ድጋሜ register አድርጉ እና ማንኛውም ሀሳብና አስተያየት ካላችሁ እ፣ በ link ኡ በተላከበት ስልክ ቁጥር ማሳወቅ ትችላላችሁ። እሺ፣ በጣም እናመሰግናለን። መልካም ቀን።